እኔም በኢትዮጵያ ባህላዊ ዋኮችን የምለብሰው ጤና ይስጥልኝ ይሰማዎታል ደንበኛችን ነው።
ይሰማናል። አብሮ አይደለም
እሺ ደንበኛችን ምን ልርዳዎት?
ወይ ኦክሲጅን ነበረኝ ነበረ እና እንትኗ መዝጊያ መክፈቻዋ አለች አይደለ?
አዎ እሷ ለቃብኝ። ኦክሲጅኑ በጣም በኃይለኛ እየወጣ ነበር። እሱን የሚያስተካክልኝ አሁን በቶሎ በቶሎ የሚደርስልኝ ካለ ናቲ ሆቴል ኢሚግሬሽን አካባቢ።
እሺ ደንበኛችን ምንድን ነው የሆነቦት? ኦክሲጅኑ ኦክሲጅኑ መዝጊያ መክፈቻ ቆሟለች አይደል? ከላዩ ጋር
የኦክሲጅን መክፈቻና መዝጊያው አዎ፣ እሷ ያቺ መዝጊያ ለቃ አሁን እየተሰብኝ ስለሆነ ሚስተካከል ከሆነ ምናምን ብዬ ነበር።
ደንበኛችን ስልኮት በጣም ይቆራረጣል። ጥርት ያለ ድምፅ አይደለም። አንዴ ይደግሙልኛል።
እሺ፣ ደግሜ ልደውል።
ድምፆት በጣም እየተቆራረጠ ነው።
ኦኬ እሺ